ሰላም ቤስት ቤት
ሄሎ ሰላም በስቤት
ጤና ይስጥልን። መምህር አለን አለን ሰላም ነው።
ሰላም ነው።
እሺ ምን ያናድሮት?
አምሳ ብር ኮፒ አድርጌ እስካሁን አልገባልኝ። አምሳ ብሩ አምሳ ብር ኮፒ አድርጌ አዎ
ምንድን ነው ኮፒ ማለት withdraw አድርገህ ነው?
እ deposit አድርገህ ነው withdraw ነው?
አወጣው ነበርኩ አዎ ሌላ ዊዝድሮ አካውንት ላስገባ- ሌላ account ላስገባ ፈልጌ ነበር።
ከቤት ቤት አውጥተህ
አይ ኮፒ አድርጌ ብ- ብ- ቤት ቤት ሌላ ቤት ቤት መላክ የፈለኩ ነበር።
okay፣ አልገባኝም ማለት ሀምሳ ብር ማውጣት አይቻልም ሲጀመር አላወጣም እኮ ኮፒ ነው ያደረኩ ያልኩ ነው እኮ።
ኮፒ ማለት voucher ነው እንዴ voucher አድርገህ ነው አዎ
okay እሺ
በዚህ ስልክ ቁጥር አለ።
አሁን ወደ ሰው መላክ ነው የፈለግከው ለሰው
አዎ ለሰው መላክ ነው የፈለኩ። password እኮ- password ራሱ አላውቅም። ባ- password እንደካላ
okay አሁን voucher code ኡን ነው ማግኘት የከበደህ አዎ ስል- አ፣ ቁጥሩን ነበረ።
የፈለግከው አይደለ ቁጥሩን voucher code ኡን የፈለግከው አዋ ቁጥሩን account ቁጥር ነበረላ
እሺ እንትን account history ላይ ትገባና
አ፣ voucher history የሚል ታገኛለህ
አካውንት አዎ አካውንት ሂስትሪ ስልክህ ላይ አካውንት እ።
history የሚለው ላይ ትገባና አ፣ voucher history ታገኛለህ voucher history የሚል እሺ፣ ከዛ እሱን ስትነካው voucher code ይሰጥሃል እሱን ኮድ መስጠት ነው ለሰውየው እሺ እሺ እሺ